መልሻለሁ አለ ሰላም መልስ ልትይው ስትይ
hello hello hello
አቤት እ አሸብር አልሰጥም አለችኝ ምን ብር ብላኸኝ ነበር አይደለ? እኔ ጋር የሚያሳየኝና እሷ ጋር የሚያሳየው አንድ አይደለም ብላኝ ነበር።
አዎ እንደዛ እንዴት ነው የሚሆነው አልሰጥም አላለችም አናግራት ምናምን እ እሺ አሁን እ- እከፍልሃለሁ ብላለች።
እ አሁን እከፍላለሁ ብላለች። ሰጠችህ?
አ እኔ ሰጣ እኔ እኮ ወጣሁ ከዛ ሰጠች እንዴት ነው ግን አያምንም ምናምን ብላ እንደዚህ ስላለኝ ያው ብዬ አሳየሁት complete ብዬ
እሺ ከተስማማችሁ እሺ